ቶሎ ጤና ይስጥልኝ ቤስት ቤት
አወረ ስጥልኝ። አሁን ደውዬ ነበርና ቴሌግራም ገባ ብለሽኝ ነበር፣ ገብቻለሁ።
እሺ ቴሌግራም ላይ ምንድን ነበር?
እንትን ስለ እንትን ነው ብር ነበርና ስቴፕ አማራሶ ስቴፕ ላክልህ ምናምን ብለሽኝ ነበር ዲፖዚት ነው ይዝረዋል ነው
እ ዲፖዚት ነው ይዝረዋል ነው ብሩ አይደለም ትማል ትላንት ብር ለማውጣት ፈልጌ ነበርና ዊዝድሮ ለማድረግ እሺ።
አዝዤው አዎ እሺ ስንት ብር ነበር?
አምስት ሺህ እና አምስት መቶ ብር አሁን በደወልክበት ቁጥር ነው?
አዎ ስልክ አሁን እንኳን ስትጠቀመው?
ነግሬ- አናግሬሽ ነበር አዎ አሁን እንኳን ሌላ- ነግሬሽ ነበር ሌላ ሰው ነው ያናገርከው። እሺ ይቅርታ።
አሀ ከዛ ወደ ሌላ ወደ ሌላ ነው የላከውና ለመመለስ step በቴሌግራም ልክልሃለሁ ብላ- ብላኝ ነበር አሁን እሺ ቆይ አንዴ check ላድርግልህ።
እሺ እሺ
ትናንትና ነው ቀኑ።
አዎ አዎ ትላንት ነው
እሺ እም፣ አምስት መቶ ብር ነው አይደለ?
አምስት መቶ ብር ብርና እና አምስት አምስት ሺህ ሺህ ብር አምስት መቶ አዎ።
እና አምስት ሺህ ብር በ voucher ነው ዊዝዶ ያረካው።
አዎ እና ለመመለስ ሱቅ ነበር የለም፣ ቤስት ቤት ሱቅ የለም አቅራቢያ።
አይ የለም በዛ እቃ በዛ ልምሎ ሰውና ልጫወትበት ትንሽ ከዛ እንትን እናደርገው እናድርገው ነው። እሺ እ፣ ቴሌግራም ላይ ማን ነው ስም የላክልኝ? ቼክ ላድርግህ ልላክልህ።
አሁን እ፣ በዚህ ቁጥር ነውና ዳንኤል ነው የሚለው ዳንኤል ወልደ ገብርኤል
እሺ። አንዴ ሀይ ትለኛለህ በድጋሚ
እንደገና በዛ በዛ በዛ በዛ ቁጥር ነው የሰጠችን ቁጥር አዎ ዜሮ ሶስት ቤቱ
አዎ ዜሮ ሶስት እ፣ አዎ፣ ዜ- ዜሮ አዎ።
አዎ እሺ በሱ ላይ እሺ
አይ አገኘሁት